हेलौ ሄሎ አቤት። አብሮሽ ስልን ተደውሎ ነበር።
ነበር የምደውለው።
ውይ፣ እንዴት ናችሁ? እንዴት ናችሁ?
ደህና ነን።
አለን።
ሪሰንድ ቼክ ላደርጎት ነበር። የሽንኩርት ነበሩት አይደለ? አንድ ሺ አዎ፣ ሃምሳ ሶስት አዎ፣ እሺ፣ ቼክ ለማድረግ ነው። አሁን ሪፈንድ እናደርግሎታለን።
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።
እሺ፣ መልካም ጊዜ።